አማሌሌሌ የኔ ቆንጆ አማሌሌሌ ብርቱካኔ እባክሽ ነይልኝ ሰከከኔ አማሌሌሌ የኔ ቆንጆ አማሌሌሌ ብርቱካኔ እባክሽ ነይልኝ ሰከከኔ ስናፍቅሽ ውዬ የኔ ቆንጆ ስናፍቅሽ መሽቷ የኔ ቆንጆ ስናፍቅሽ መሽቷ የኔ ቆንጆ አንድ በአንቺዬ የኔ ቆንጆ ልቤ ተንገላቷ ብርቱካኔ ልቤ ተንገላቷ የኔ ቆንጆ ሳስብሽ አድራለሁ የኔ ቆንጆ አንቺን ሳሰላስል ብርቱካኔ አንቺን ሳሰላስል የኔ ቆንጆ ሀሳብ ከውለታ የኔ ቆንጆ ይቆጠር ይመስል ብርቱካኔ ይቆጠር ይመስል የኔ ቆንጆ አማሌሌሌሌ የኔ ቆንጆ አማሌሌሌሌ ብርቱካኔ እባክሽ ነይልኝ ሰከከኔ ለንለንት ብርሜ የኔ ቆንጆ ለምን ትመጫለሽ ብርቱካኔ ለምን ትመጫለሽ የኔ ቆንጆ ቀንቀናት መጪም ወይ የኔ ቆንጆ እውነት ፍቅር ካለሽ ብርቱካኔ እውነት ፍቅር ካለሽ የኔ ቆንጆ መውደድ መጥላትሽን የኔ ቆንጆ በግልጽ አሳወቂኝ ብርቱካኔ በግልጽ አሳወቂኝ የኔ ቆንጆ እየተግደረደርሽ የኔ ቆንጆ ከምታስጨንቅኝ ብርቱካኔ ከምታስጨንቅኝ የኔ ቆንጆ አማሌሌሌሌ የኔ ቆንጆ አማሌሌሌሌ ብርቱካኔ እባክሽ ነይልኝ ሰገኔ በስቷል ልቤ ባንቺ ነገር መቼ አገሩ በስቷል ልብሽ ገሌ ይሁን ካልሆነ ነገሪኝ ልብሽ ገሌ ይሁን ካልሆነ ነገሪኝ ላይ ላዩን ወደሽኝ ብዛት አስቸግሪኝ ላይ ላዩን ወደሽኝ ብዛት አስቸግሪኝ እያልኩኝ ነው እንጂ ካንቺ በላይ እያልኩኝ ነው እንጂ ካንቺ በላይ የለም ልቤ የከጀለሽ በቀላሉ አይደለም ልቤ የከጀለሽ በቀላሉ አይደለም ከስሜት ካልሆነ ፍቅር ልብ አይነካም ከስሜት ካልሆነ ጥንቅቅ ልብ አይነካም በያብረን እንኖር ከተስማማሽ መልካም በያብረን እንኖር ከተስማማሽ መልካም